ሄሎ
ሄሎ።
አቤት ጤና ይስጥልኝ።
ገብቶልኛል ሽልማቱ።
እስቲ ስልኮትን ልለውትና ሽልማቱን ልለውት። አንዴ መስመር ላይ ጠብቁኝ።
እሺ
አንዴ መስመር ላይ ጠብቁኝ። ምን ሽልማት ገባሉት? እዚህ ጋር ምንም አይነት ነገር አያሳየኝም።
ገና ነው አላስሸነፉም ማለት ነው።
ምንድን ነው ገባ የተባለው?
ሽልማት አሁን ወደ ስድስት ሰማንያ አምስት ምናምን ደውል ብሎ ገብቶልኝ
ምንድን ነው ሽልማት የገባሉት? ይቅርታ።
ስልክ ነው ያለ
አይ እዚህ እኔ ላይ system ኡ ላይ ስልክ ብሎ አያሳየኝም። እሺ ይቅርታ።
እሺ እንሞክራለን። እሺ እሺ ሞክሩ።
እሺ እሺ